አሊ ባባ ጤና ይስጥልን።
እንዴት ነሽ?
ምን ልርዳዎት አባት?
መኪና እንትን ቲክቶክ ላይ ለቃችሁ ነበር።
አዎ
እ፣ ዳማስ van
ዳ- ዳማሳውን van ኗን አዎ ስምንት ከሀምሳ ስምንት ከሀምሳ
ስምንት ስ- ስምንት ከሀምሳ አባት ባንክ ስንት አመቻቻለን ነው ያላችሁት?
ምን አለኝ?
ባንክ ግማሹን አመቻቻለን ያላችሁት አይደለ?
አዎ አዎ እኮ ስምንት ከሀምሳ መጨረሻው
አዎ አባት በባንክ ከሆነ ስምንት ከሀምሳ ነው። cash ላይ ነው እንትን
cash ከሆነስ
cash ከሆነ ድርድር ይኖረናል።
የት አካባቢ ናቸው?
መስቀል ፍላወር branch አችን ነው። ቁጥር ሰጦታለሁ።
አብ- መስቀል ፍላወር እ፣ branch አችሁ አዎ መኪናው ማየት የምንችለው የት ነው?
እሺ ቁጥር ልስጦ ዜሮ ዘጠኝ አስራ አንድ ወይ ስክሪፕቷ ላይ አስኩማ text ታደርግልኛለሽ?
ይቅርታን ወይ መልሳ ይደውሉልን።
እሺ
እሺ